ጤና ይስጥልኝ ቃል ኪዳነ ትዕግስት የት ምንለርደው
ሰላም ነው። ይቼ ሰላም ምንለርደው
ምንድን ነው ቤስቤ የጨዋታ ነበረ ገባ
ምን አለ?
ቤስቤ ቤስቤ የጨዋታ ነበረ።
እሺ
የእኔ ስልክ ቻርጅ አልነበረም። ሌላ ስልክ ሲገባ እሺ
እምቢ አለ። ቤስቤ ሰራ አምባ ምንድን ነው አካውንቱ
እንዴት ምንድን ነው የሚሉት? ሎጊን ሲሉ
እ login ሲያደርጉ ምንድን ነው የሚሉት?
log
ለመግባት አይ- ሲሞክሩ ምንድን ነው የሚሉት?
እ- እምቢ ይላል። ባ- አይገባም። በ- password ምናምን ምናምን ይላል። እኔ በጣም password ኡን አያስታውሱትም
ያስታውሳል ፓስወርዱ እኮ እምቢ እሱን አለ።
ሲያስገቡ እምቢ ነው የሚሉት። ምንድን ነው የሚሉት?
በሚገኝ ላከው።
እሺ screenshot አድርጎ ይላኩልን የሚሉትን።
እሺ እሺ እሺ መልካም ምሽት። እሺ